አለብን። ለምንድን ነው ያሪ ስልክ ማለት እስካሁን እንዳለ የደወልኩላቸው አይነሳም።
ማለት ይሄኛውን ሳምንት አሁን የሚቀጥለውን ሳምንት በጣም መሆን አለበት።
ለምን እኛ እንዴት ይሰራ?
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውሎት።
ወይ order አድርገው ያልመጣ item ነበሩት ለሰኞ አስተላልፈው ነው።
አዎ ስራዘን አይደለም አላመጣችሁትም ነው ለዛሬ ነበረ።
no በሀያ ሶስት እና በሀያ አራት ነበረ እሺ።
በሀያ አምስት ሀያ ስድስት መምጣት ነበረበት አዎ።
ታዲያ አልመጣም።
ትናንት አልተደወለሉት።
አላስተላለፍንም። እኛ ነን የደወልነው እሺ ምን ተባሉ?
እንጂ ትላንት አልመጣም። በቃ አልመጣም ብለን ነው የደወልነው እንጂ እም፣ እ፣ መጣን ጠዋት ራሱ አሁን እንመጣለን ብለው ደወሉ። እንደ ህፃን እየተጫወተች ነው ያላት ታይሮን ነው የት ነበር አድሬስ ሎኬሽኑ?
ጠይቀው መጀመሪያ ፕሪቪየስሊ ሀያ ስድስት ሀያ ሶስት እና ሀያ አራት እዮር ቴዎድሮስ አደባባይ ነበረ።
እሺ ሶት ዛሬ እሁድ አረብ አዎ ልክ ነው።
ሲደውሉ በቃ ኮምፕሌን ተቀብለው እያመጡ ነው ብዬ አወዝ ሲደርስ በነበርኩኝ መሳኒት ሳቆር ያምጣልኝ አልኩት። ጀስት እስካሁን የወጣ ነገር የለም ባይደወል ይችላል ነበር። ኤኒዌይስ ለነገ ግን አምጡልን በቃ ችግር የለውም። ነገ ቢሮ እንገባለን።
ስለዚህ አሁን ስንት አይተም ነው የቀረቦት?
እ፣ ቲማቲም አለ በእሙ ያዘዝ ነው
አዎ ሀያ የእሙ ሶስት የታዘዘ ቲማቲም፣ አዎ ሬስቶራንት ኳሊቲ አለ፣ አዎ የኔ በእሱ ጎመን በሀያ አራት ጎመን አለ።
ሽንኩርት።
ትላንት ደግሞ ሽንኩርት አለ። please ነገ አምጡልን ወደ ስለዚህ ኢዮር ማለት ነው።
እዮር ማለት ነው ቸርቸር።
አዎ አዎ።
እሺ እሺ፣ ይቅርታ ከዛ በጣም እሙ ነግራችሁ ይሆናል ሽንኩርታችሁ የተበላሸ ነው።
እሺ።
ራሱ አይኔ normal ሽንኩርት ያዘኩት ለዛ ነው እንጂ ሬስቶራንት ነው። previous history ማየት ትችላላችሁ።
okay፣ የተበላሸ ነው የደረሱት ባለፈው order አድርገው አዎ የእሙ እ እሙ ጋር ከደዙ በሬስቶራንት ነበር የመጣው ግን በጣም በጣም ሚገር ኤልፎራ በዩ አልመለሱትም። ወዲያውኑ እኮ መመለስ ይችሉ ነበረ።
ቢሮ ነው ባይዘወይ ቢሮ ነው ልቀባል ወደ ሚኪያ ነው የምናስገባ ግን ሜካናይዜሽ ቤት ገብተሽ መቼክ የምታደርጊው እንጂ ሁሉም አዎ፣ ልክ እየወር የምታመጡበት ሰው ግማሹ ሰርቪስ ነው የሚሰራ- የሚጠቀመው እኛ ደግሞ እኔና እሙ ደግሞ መኪና ነው ወደ መኪና እናስገባለን። የኛንም የሰውንም እንዳለ ኦርዳር ቤት መጥተን ነው የምናየው።
ኦኬ፣ ይቅርታ ቢቻል በጣም ቢቻል ቴሌን መሀል ስንት ደንበኛ እንዳላቸው አት አዎ ልክ ነው። ታው አንድ ሁለት ሰው ይበቃል ስራ ለማበላሸት። ስለዚህ እ፣ ለራሳችሁ ነው ብዬ ነው እሺ የማስበው።
እሺ፣ እና ጥሩ አይደለም።
እናስተካክላለን፣ አይደገምም።
ስራ ላይ ያጋጥማል፣ ችግር የለውም። ለቀጣይ ማስተካከል ነው እንጂ ያው እኔም ነጋዴ ነኝ፣ ግማሽ ፓርቲ ያጋጥማል፣ ችግር የለውም። ግን እሺ፣ እንዳይቀጥል ነው ችግር የለውም።
እሺ እሺ፣ ነገ እናመሰግናለን።
አዳራችሽ ማን ችግር ይበላል?
የለውም። እሺ፣ እናመሰግናለን። መልካም ምሽት።
እሺ፣ አሜን።
እሺ።
ለነገ እንዳትረሱት። ሰው ችግር የለውም፣ እንልካለን። ቆንጆ ነገር ነው የምንልከው።
እሺ፣ እሺ፣ እሺ፣ thank you።
እሺ፣ መልካም ምሽት።
እናመሰግናለን። ሰላም እደሩ።